ጤና ይስጥልኝ ሻፓ ሄሎ ሰላም ነው?
እግዚአብሔር ይመስገን ምን እንርዳዎት
ቢኤስቢ ተጫውቼ ነበረ እና
እሺ
እና ብር ለ- ሲያወጣው ብር ወጣ ወደ ወጪ ቴሌብር ያደረጉት?
ገባ። ወደ ወጪ ቴሌብር ወደ ያደረጉት?
ቴሌብር አዎ
ወደ ቴሌ የቴሌ ብር ቁጥሮት አሁን የደወሉበት ነው
አዎ በዚህ ቁጥር ማለት ነው አዎ
አይ እኛ ጋር አልመጣም እሺ ሄሎ ከቴሌብር ወጥቷል ወደ ቴሌብር ወጪ አያሳይም ወደ ቴሌ ብር ወጪ አያሳይም እነሱን ይጠይቁ እሺ
ማን ልጠይቃቸው ወደ ቴሌብር የተጫወቱበትን betting ድርጅት
እ?
የተጫወቱበትን betting ድርጅት ይጠይቁ